hello ሄሎ ጤና ይስጥልኝ ሄሎ ይቅርታ ድምፆት ምንም አለ ድምፅሽ ምንም አይሰማም እንደገና ትነሪ አቤት game ኡን ለመጫወት ፈልገሽ ነው እሺ ዘጠኝ ሰማንያ ስምንት ስላላረግሽ መጀመሪያ ትደውያለሽ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውያለሽ ከዛ ሰባት ቁጥር ትጫኝና አማርኛ ታደርጊዋለሽ ሶስት ቁጥር ላይ ለመጫወት የሚለውን ምረጭ ጥያቄና መልስና ድሎን ይሞክሩ የሚል ይመጣል